ሄሎ
ሄሎ፣ ጤና ይስጥልኝ።
ጤና ይስጥልን።
ከችፕችፕ ነበር የምደውሎት።
እሺ beetroot order አድርገውን ነበረ።
ትናንት ሳይመጣ ቀረ።
አዎ፣ ዛሬም ትንሽ እጥረት ስላጋጠመን ለነገ ልልክሎት ነበር።
እሺ ጥሩ።
እሺ፣ ነገ መቀበል ይችላሉ?
እሺ ጥሩ። እሺ እሺ፣ መልካም